ሄደን ከብስቤት የምንለቀው
ከ account ኤ ወደ ንግድ ባንክ ብር ልኬ ነበርና እሱ አልገባልኝም እስካሁን።
እሺ አንዴ መስመር ላይ ጠብቁን።
ይሄኛው በዚህ አይደለም ስልኩ።
እሺ ገባኝ። አንዴ ቆይ ላገናኘው።
እሺ ከ account ወደ ንግድ ባንክ ብር ልኬ ነበር፣ እስካሁን አየር ላይ ነው ያለው። ይሄኛው ስልክ ደግሞ አይደለም።
ንገረኝ። እሺ ቤት ላይ ቁጭ በል።